hello ጤና ይስጥልን ቤተሰቤት
አብሮ ስልን ብር ሰላም confirm አላሉኝ። ብር እሺ አንዴ ጠብቀኝ እሺ መስመር ላይ እሺ
ጤና ይስጥልኝ ቤተሰቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ብር confirm አላሉኝ ብሎ ነው እሺ የቤተሰቤት ቁጥር ይሄ ራሱ
transfer ስለሆነ አያሳየኝም። እባክህ ትነግረኛለህ? ዜሮ ዘጠኝ አስራ ሰባት አስራ ሰባት ሰማንያ ስድስት እሺ ሰባ አራት እሺ ሰላሳ ሁለት ሰላሳ ሁለት ስንት ብር ነበር?
ሁለት ሺ ሁለት ጊዜና እሺ
አንድ ሺ ሁለት ጊዜ
እሺ ትንሽ ጠብቀኝ እሺ ሁለት ሺህ ሁለት ጊዜና አንድ ሺህ ሁለት ጊዜ
ሌላው hello እሺ ወደ ቴሌብር ነው አይደል? ሌላ እኮ አዎ በቃ እሺ ሁሉንም confirm አድርግልሃለሁ ይገባላል። እሺ ከትንሽ ደቂቃ በኋላ እሺ አመሰግናለሁ እሺ እኔም አመሰግናለሁ። መልካም ቀን